ጤና ይስጥልኝ ለስፖርት ነው እባክዎ ልርዳዎ?
withdraw አድርጌ ነበር እና
እሺ በሳንቲምቴ እንትና ብሩ አልገባልኝም።
ብሩ አልገባልኝም?
አዎ እሺ ቴሌግራም ላይ ልከዋል?
አላኩም አሁን እያ- በዚህ እያወራሁ እሺ ከ transaction history ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን።
ቴሌግራም ስልክ ቁጥራችሁን አላውቀውም።
ዜሮ ዘጠኝ ሰባ ስምንት
እሺ
አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ምልክላችሁ withdraw ያረኳትን ነው?
አዎ
okay፣ እሺ አሁን ልላከው?
አዎ